ጤና ይስጥልኝ ቤት ቤት
ጤና ይስጥልኝ።
አብሮ ይስጥልኝ። ምን እንርዳ?
ትናንትና ቡሽ ዶሮ አድርጌ ነበረ። አመንቱ እሺ፣ አልገባልህ
አልገርም። ያው ትናንትናም ደውዬ ነበረ ሲስተሙ እምቢ ብለው ነው ብሎ አሁን ነበር።
እሺ፣ አሁን ደወልክበት ስልክ ቁጥር ነው የቤት ቤት ስልክ ቁጥር?
አዎ
እሺ፣ እሺ ሳንቲም ፒዎች ጋር ነው ያለው ብሩ። እሺ ተስተካክሎ ስላለቀ ነው የአንድ ቀን transaction ከትላንት ወዲያ ጀምሮ እስከ ትላንትና ከሰዓት ድረስ የተደረጉ transaction ኦች የሁሉም customer ኦች አልገቡም። በሳንቲም ፒ ወደ ቴሌ ብር ታዘው የነበሩ በእነሱ side ችግር ስለተፈጠረ ነው። እያስተካክሉ ነው። ተስተካክሎ እንዳለቀ ይገባላል። እሺ
እሺ እሺ መልካም ቀን።